Monat. Genau.
ሄሎ ሄሎ ሰላም ጤና አቤት።
ይስጥልን።
አብሮ ይስጥልን።
ከችብችብ ነበር የምደውለው እሺ፣ ገነት ነው።
አውጥቼዋለሁ። አዎ okay ያልመጣለው product ነበር።
ነጭ ሽንኩርት
በሀያ ሁለት ያዘዙት።
አዎ okay አጠቃላይ አምስት ኪሎ አምስት ኪሎ አዎ።
የት አካባቢ ነበር የሚመጣሉ?
ቸርችል ቸርችል ቸርችል ጋር ምን አዎ።
ድልበት የሚለው ላይ ያዘው ሲፒዩ እ?
ሲፒዩ አይ እ፣ መልካ መልካ አዎ እሺ ይመጣሉታል። እሺ መልካም እሺ እሺ እኔ እናት እሺ እሺ ቴንኪው